hello የሆነ ብር አስገብቼ hello እየሰማሁት ነው።
የሆነ ብር አስገብቼስ withdraw አደረኩትና ያ ብር አልገባኝም በሌላ ሲል
ቴሌግራም ላይ ልከዋል።
እ በቴሌግራም ላይ ልጻፍልሽ ነው።
withdraw ነው ያደረጉት፣ deposit ነው ያደረጉት።
ያው በሌላ ስም deposit አድርጌ ነበር። ዊዝድሮ ዲፖዚት withdraw ያደረጉትን no withdraw no ነው ያደረጉት?
withdraw አደረኩና እ ጠፋብኝ አልገባም።
ከ transaction history ላይ ያልገባሉትን ፎቶ ያንሱና በቴሌግራም ይላኩልን።
እ
ከ transaction history ላይ ያልገባሉትን ፎቶ አንስተው በቴሌግራም ይላኩልን።
እ okay okay እሺ እሺ